አይ አዎ ስማን ልክ ነሽ ገብቶኛል እኮ አላስጨርስ ብለሽኝ ነው እንጂማ ልክ ነሽ ይቅርታ ቆይ አንድ ሳምንት ሄሎ ሄሎ
አቤት ጤና ይስጥልኝ ፊሊንስ ዞን ሆምስ
አብሮ ስትልን
ምን እንርዳዎት
ብቻ መረጃ በደንብ አሰፋዋል።
እሺ ከምን ላይ ነው ማስታወቂያችንን የሰሙት
በረዶን ላይ ነበር
ከምን ላይ ያሉኝ
በረዶን በረዶን።
ከሬዲዮ hello
አዎ ከሬዲዮን
እሺ እ፣ ድምጾት ትንሽ ይቆራረጣል ቆይ መልሼ ልደውልሎት